hello ጤና ይስጥልኝ። ከአሪፍ ነበር ምደውልሎት።
እሺ ማ
እሺ የላኩት screenshot ሁሉም ያልገባሎት ነው?
አልገባም። ሌላም ልልክልሽ ነው ገና።
ሌላም አለ ተጨማሪ በጣም ብዙ አለ።
እንዳለ ሁሉም ያልገባ ነው።
ሁሉም አልገባም።
ስለዚህ አጠቃላይ ድምሩ አርባ ስምንት ሺህ ማለት ነው።
አሁን ይኸውልሽ በሌላ account ስልክልሽ ደግሞ ከዛ ያልፋል።
ምን ያህል ይሆናል? አንድ ላይ ደምረውታል።
ወደ ሰማንያ ስድስት ሺህ ብር አካባቢ ይመጣል።
ሰማንያ ስድስት ሺህ ብር።
አዎ።
እሺ የሚቀርም screenshot አለ?
አላው ልልክልሽ ነው
እሺ እሺ በሌላ ቁጥር ማለት ነው።
እሺ እሺ ሙሉ ስሞትን ግን አንድ ላይ እ፣ አርገው ያስገቡበት።
ጥሩሽ ማለት account የምጠቀምበትን ነው መልክልሽ
እሺ የቴሌ ብሩንም እንትኑን የምጠቀምበትን ነው ምልክልሽ።
ይሄ ሁሉም የተፈጸመው በሀና ሽፈራው ሞገስ በሚለው ነው።
አንደኛው
እሺ አሁን የላኩልሽ አዎ።
ሌላኛው አሁን ሌላኛው የላኩልኝ ደግሞ ፍቅር የሀና ተምትኩ ሽፈራው የሚል አለ እልክልሻለሁ።
የፍቅርታ ምትኩ አለ አዎ።
ለብቻ ለይተው ይነግሩኛል። ፍቅርታ ምትኩ ፍቅር ስልክ ተምትኩ ቁጥሯን ይስጡኝ።
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሰማንያ ስድስት
ሰማንያ ስድስት አስራ ሁለት ዜሮ አምስት
አስራ ሁለት ዜሮ አምስት መች ነበር ቀኑ የፍቅርታ?
እስካሁን ይኸውልሽ ምንም አልጠራጠርም ነበረ ማለት ዝም ብዬ ስጫወት
እሺ አልጠራጠርም ነበረ። ትናንትና ማታ ግን over ሲሆን ይሄዳል፣ ብሩን አስገባዋለሁ፣ አይቀበልም ይለኛል።
እሺ ብሩን አስገባዋለሁ፣ አይቀበልም ይለኛል። እንዲህ ይሄ ነገር ምንድን ነው ብዬ check ሳደርግ በቃ decline ነው pending ምናምን ነው የሚለው። በቃ ያ ሁሉ ብር እየገባ እናቴ
እሺ እ፣ ወደ ቴሌ ብር ነው ይሄም የፍቅርታ ምትኩ ወደ ቴሌ ብር ነው ወደ ባንክ አልጠ- አንጠቀምም።
የረዥም ጊዜ ነው ማለት ነው።
የረጅም አልገባ ያለው።
የረጅም ጊዜ በዚህ ቀን ከሆነ አይባልም።
በጣም ብዙ ብር ነው የሚኖርባችሁ።
እሺ የሚልኩልኝ ግን የትላንትናውን ነው አሁን።
እምልክልሽ አሁን የትናንትን ነው።
እሺ የፍቅርታ ምትኩ አንድ ላይ ስንት ይሆናል?
እሺ አዎ የሀና አርባ ስምንት ሺህ ብለውኛል።
ብዬሻለሁ። አዎ።
የፍቅርታስ የፍቅርተ ሳያልፍ ይቀራል። check እናርገው።
እሺ ይደምሩትና ከሙሉ ስሟ ጋር አድርገው screenshot ኡን ይላኩልኝ።
እሺ እሺ